Hello? Hello? Hello
ደውዬ ነበር።
እሺ ስምህን ንገረኝ።
ኑሪ ነው እህ እህ ቱላ ኑሪ
Okay።
ቱላ
ድምፅህ ግን ይቆራረጣል።
ኑሪ በቱላ ይባላል።
እህ እህ
ኑሪ በቱላ ኑሪ ቱላ
እስቲ ካለበት ትንሽ ተንቀሳቀስ። ኔትወርክ መሰለኝ ድምፅህ ይቆራረጣል በጣም
አሁን ይሰማል?
ትንሽ ይቆራረጣል። እሺ EthioChicken ነው የደወልከው። ስምህን ንገረኝና
ኑሪ በቱላ
ኑሪ
አ ኑሪ በቱላ
ኑሪ በ
በቱላ
እሺ እሺ ንገረኝ እ እ ድምፅህ ግን በጣም ይቆራረጣል።
ቅድም ቅሬታ አቅርቤ ነበረ።
ደውለህ ነበር?
አ በሌላ ሰው ነው የሚያነሳው ማለት ነው። ይለያያል።
በዚህ ሰማንያ ሰባት አስራ ሶስት ላይ ነው የደወልከው?
አ ደውዬ ቅሬታ አቅርቤ ነበረና እሺ
እ፣ አሳውቅሃለሁ እደውልልሃለሁ ብሎኝ ነበርና አልደወለልኝም። እ፣ እንትኑ ሹፌሩ ሰክሮ ነበረ ጠዋት ጫጩ ሲያቀርብልኝ ሲያጣልኝ አዎ አዎ። ስለዚህ አዎ፣ በአግባቡ አሃ። ስምህ ግን ኑሪ አልነበረም እኮ ቅድም ስትነግረኝ።
ስም አልጠየከኝም ነው።
ስምህን እ፣ ኑሪ ኑሪ አ፣ ማን ነበር?
ኑሪ ጠይቀኛል፣ አልጠየከኝም። ስሜን ጠይቀኝ አይመስለኝም።
ኑሪ ማን ነበር? ከየት ነበር የደወልክልኝ?
ከወራቤ
ወራቤ ነው ሚቶ ሚቶ ከወራቤ ከስልጤ ዞን ነው ሚቶ ሚቶ ወረዳ።
ስልጤ። ኑ- ኑሪ ባቱላ ነው?
አ
እሺ እሺ። አዎ ነግረኸኛል። ቅሬታንም አ ግን ይዤልሃለሁ።
እ፣ ማታ ሹፌሩ እንደከራ አልነገርኩም። ለዛ ነው አሀ ሰክሮም ነበረ
ሰክሮ ነበር ነው። መግባባት አልቻልንም። ታውቃለህ እም፣ ሰክሮ እንደነበር አልነገርከኝም። አዎ
እሱ ስለሆነ መግባባት አልቻልንበት አዎ
ነው ቀሪ ብሎ መጽሐፍ ምንም ማለት እኮ አልነበረም። እንትኑ ጫጩቱ እንትን ማለቱ በቃ ይጮሃል ይጮሃል። ሰውየው አዎ
የምትነግረውን ነገር አያውቅም። በቃ ፈርም ብቻ ነው ፈርም። የምታወራውን ነገር በቃ ይን- ይንተባተብ ነበር እሱ።
እም፣ እም፣ እም፣ እም፣ እም። ስሙን ንገረኝ እስቲ።
እዛ ነው አሁን ስሙን ታውቃለህ? የሾፌሩን ስም
አ የእንትኑን እ፣ ፈ- ኤ እንትኑ ፎርሙ ላይ ያለ አሁን ፎርሙ ላይ አይቼው ስሙን ብትነግረኝ የተሻለ ነበረ።
አለ አለ ልንገርህ።
አዎ ንገረኝ።
ይኸው dispatched by ይላል እ፣ ወይም delivered by
ስሙ የደወለልኝ ሰው delivered by ሙሀዲን ሸምሱ ነው።
የሾፌሩ ስም አዲን ነው።
አ ሙሀዲን ሸምሱ እንትኑ ሁለት ሹፌር ነው መሰለኝ። delivered እና የተኛው ነው? delivered አድራሽ ነው። delivered
አ፣ ማለት delivery personnel ካለ
delivery by ይላል እ፣ እ፣ dispatched by ይላል። ሁለት ነው የለም።
ሰው።
delivered by የሚል ነው ያለው።
አ dispatched by እና delivered by ሁለት ሰው።
ሙሀዲን ሴ- ሴፉና ሴፉ ወርቅ ወርቅነሽና ሴፊ ወርቅነ ሴፊ ወርቅነሽና እሺ ለጆስት- ለ logistic department አሁን አስተላልፍልሃለሁ። ምን ላይ እንደደረሰ ደዩ ሰኞ መልሼ እደውልልሃለሁኝ እኔ አሳውቅሃለሁ።
እም፣ እሺ እሺ በቃ ሙሀዲንና ሸምሱ ሴ- ሴፉ ነው።
እሺ መልካም እሺ።
እሺ